ጤና ይስጥልኝ የኢትዮ በረራ መረጃ ማዕከል በኩል ልርዳዎ? ሄሎ ጤና ይስጥልኝ።
አቤት
ምን ልርዳዎ?
ከላሊበላ ከላሊበላ አዲስ አበባ በረራ የአየር
ከላሊበላ አዲስ አበባ
አ ከላሊበላ አዲስ አበባ ለማክሰኞ ነው በረራ ያለ።
ለማክሰኞ አዎ
ሰኞ የለም
ሰኞ የለም፣
ማ- ማክሰኞ ነው ያለው።
ማክሰኞ አለን።
ስንት ሰዓት ላይ ነው ሆናለሁ?
የማክሰኞ
አ
እም፣ ማክሰኞ የጠዋት ነው የሚፈልጉት የከሰዓት?
አይ የጠዋት ነው ምን ልጎኛ ጠዋት አራ- አራት ሰዓት ከሀምሳ አምስት ነው ያሉ ለአምስት አምስት ጉዳይ ላይ እና ከሰዓት ሰባት ሰዓት ከሰላሳ አምስት ነው ያሉ።
እሺ
ሌላ ምረዳውት ነገር አለ?
አይ ሌላ ነገር የለም። አራት ሰው ነበርና
እሺ
ለማክሰኞ እንቁረጥ። በቃ ለማክሰኞ እንቁረጥና
ልቁረጥሎት?
አዎ ቁረጠው ለማክሰኞ የሰዓት ላድርግሎት?
እ የስንት ሰዓቱን ላድርግሎት? የአራት ሰዓቱ የአምስት ለአምስት አምስት ጉዳይ ያለው ይሻላል? ሰባት ሰዓት ከሰላሳ አምስት ያለው
የአራት ሰዓት ይሁን እሺ
አራት ታዋቂ ብቻ ነው የሚጓዘው?
አይ እ፣ ችግር የለም የአራት ሰዓት ይሁንና እሺ
እዛ እንጠብቃለን እ፣ ሄደን እዛ እንጠብቃለን ችግር የለም
እኮ አራት አቱም ትልልቅ ሰዎች ናቸው የሚሄዱት
አ አራት ሰው ብቻ ነው ከአስራ አምስት ዓመት በላይ ትልልቅ ናቸው አዎ።
እሺ
እሺ አባይ አንድ ደቂቃ ቆይ
እሺ
የአራት እ፣ የተሳፋሪ ስም ይነግሩኛል ሄሎ